ህዝብ ላይ ጽፌለታለሁ። ሄሎ ሄሎ
አክሊሉ ነሃ?
ወይ አቤት።
ሰማ እንዴት ነሽ?
ሳቢዩ ነው።
እሺ እሺ
መቶ አስር አድርጌልሃለሁ እዛ እና ከከስተመሯ ተቀበልክ?
ላከችልኝ።
ለ- ስንት ሰማንያ ብር ነው መሰለኝ።
እኮ እሰጠዋለሁ ብላኛለች። መቶ አስር አድርጌልሃለሁ።
እሺ እሺ አመሰግናለሁ። ሰታኛል። አይ ልካልኛለች። ሰማንያ ብር ነበር የሚጎለው።
አዎ ልካልኛለች።
ልካልሃለች ሙሉን?
አ- አይ ሙሉንማ መጀመሪያ ተቀብያት ነበር።
አዎ በቃ እሱ እሺ ሲስተካከል እሺ አመሰግናለሁ።
እሺ። ወይ ምን ነበር እሺ?